ሄሎ ሄሎ
አቤት።
መልሼ ደወልኩኝ ከቺፕቺፕ እስቲ አውቄ ነው።
okay product ኦትን አግኝቼዋለሁ በሀያ አንድ የታዘዘው ምንም አልመጣሉት ማለት strawberry አዎ ሁሉም ማንጎ።
አልመጣም። አዎ አዎ location የት ነበር ይቅርታ location ም ተሳስቶ አይደለም የተሳሳተ እንትንሽ ገብቶ ነው እንጂ መኪና ውስጥ ነው የገባው እንጂ አ location ኡ እዛው ነው። አውቶቢስ ተራ ሀዌራ አይደል የሚለው ሀዌራ ፋርማሲ አጠገብ።
okay አዎ አይ confirm ለማድረግ ነው ከእርሱ የት እንደሚመጣሉት ለመጠየቅ ነው አስገባውና አንድ- አጠቃላይ ይመጣል አውቶቢስ ተራ ነው ሁሉም። የዛሬ ያዘዝኩትን ሳገኘከው?
አዎ የዛሬ የታዘዘ product ም አሉት ካሮት አዎ ኮ- አዎ ቀይ ስር ሽንኩርትም ድንች ጨምሬ ያለው ቀይ አዎ፣ ስር ጥቅል ድንች።
ጎመን አንድ ሰው ይቀረዋል መሰለኝ አይደል አይ ሞልቷል።
ጥቅል ሁሉ ጎመን ያለው አልሞላም
ኧረ በእውነት አንድ ሰው ይቀረዋል አራት ሰው ነው ያለበት እሺ አሁኑኑ ልሙላውና አንድ ላይ ይሁን።
በቃ አሁኑኑ ሞላዋለሁ አንዱን።
እሺ እሱን complete ያድርጉትና ያኛውን ግን ኮ- አንድ confirm ላድርጉት product ኡ
እሺ ምንም አልመጣም የዛን የታዘዘው በሀያ አንድ ምንም አልመጣም እኮ ምንም። ሾፌሩ ነው ጠዋት ደውሎልኝ እም፣ ቀን ሙሉ ስጠብቀው ውዬ ማታ ላይ ሲደውልለት አይ እኔ የተሳሳተ ነው ምናምን ብሎ ከዛ እናንተ ጋርም ደውዬ ነበር።
okay አስር product ይሆናል አይደል አጠቃላይ ያው ለሰ- ሊበልጥም ይችላል።
በቃ።
strawberry፣ ማንጎ፣ እ፣ አናናስ፣ እ፣ ሽንኩርት።
ሽንኩርት፣ ድንች፣ ቀይ ኦኬ ስር፣ ፓስታ ቲማቲም፣ ፓስታ። okay በቃ።
ፓስታ ራሱ ወደ ሀያ ስምንት በቃ እሺ እ፣ ያለውን product አስወጣሎታለሁ የሌለውን ደግሞ refund ላስደርግሎት የሌለውን የሌለው ወይ ምን ራሱ የሌለው።
ምንድን ነው የሌለው? እስቲ አሁን ለምሳሌ ፓስታ የለም ፓስታ የለም።
አ እሱ ደግሞ ይፈለግ ነበር።
okay እስቲ ምናልባት ወይ ከገባ አሳውቁታለሁ ካልሆነ ግን refund ላስደርግሎት ያን ቀን አሁን ነበር እኮ አሁን እሱን አሁን የማይበላሽ እቃ ስለነበረ አ ቢቀመጥልኝ ጥሩ ነበር። pack ተደርጎ ወጥቶ ሹፌሩን ያስቀር- ያስቀረብኝ።
okay በጣም ይቅርታው የራውስ አጋጣሚ ሆኖ አሁን ወደ አራት ቀን ምናምን ስላለፈው ወጥቷል product ኡ አይኖርም እና ምናልባት ካለ አስልክልዎታለሁ ችግር የለውም ከሌለ ግን refund ላስደርግሎት ከሚቆይቦት ብዬ ነው ከዛ ድጋሚ ያዛሉ እሱ እሱ ካለ ግን እንትን በልልሽ።
ችግር የለም ሌሎቹንም እንደ ካለ የበሰበሱ እንዳይሆኑ ጥሩ ዕቃ እንዲላክኝ አድርገ ስለቆየ አስገባለሁ። እሺ እሺ አሳውቃቸዋለሁ እሺ
እሱ እሺ መልካም ቀን